ጤና ይስጥልኝ Help roadside service ዳንኤል ነኝ የምልበት።
fuel ፈልጌ ነበረ ነዳጅ
አሁን ከመኪ- አልቆብኝ።
እሺ አሁን ከመኪና አጠገብ ነው።
አዎ እዛው ነኝ።
የደወሉ ስልክ የእርሶ ነው?
አዎ እሱ ራሱ።
እባክዎ ስሞትንና መንጃ ፍቃድ ቁጥሮን ይንገሩኝ።
እሺ ሳምራዊት እባላለሁ። የመንጃ ፍቃድ ቁጥር ደግሞ ሀያ ሁለት አስራ አራት ነው።
እሺ ሳምራዊት፣ በስልኮት አጭር ቁጥር ልክ ያለው እሱን ይነግሩኛል።
እሺ ዘጠና አምስት አስራ አራት
ዘጠና አምስት አስራ አራት እሺ ሳምራዊት፣ መኪናው የት አካባቢ ነው የሚገኘው?
መኪና እዚህ ገርጂ አካባቢ ታክሲ ተራው ጋር።
ገርጂ ታክሲ ተራው ጋር። እሺ ገርጂ ታክሲ ተራው ጋር ወዴት የሚወስደው ታክሲ ተራ ነው ሳምራዊት?
እው ይህን አካባቢውን ብዙም አላውቀውም።
እሺ ሳምራዊት፣ በአጋጣሚ ነው የቆመብኝ። በአጋጣሚ ነበር የመጣሁት።
እሺ ሳምራዊት እ፣ ከመካኒካችን አንዱ አቶ ኪሩቤል በ25 ደቂቃ ውስጥ ይደርስሎታል። እባክዎ በትዕግስት ይጠብቁን።
እሺ እባክህ እንዳይቆይ እንዳይቆይ በጣም ስለምቸኩል ነው።
እሺ ደንበኛችን እ፣ ስለደወሉ እናመሰግናለን።
እሺ አመሰግናለሁ።